ጤና ይስጥልኝ የለገዛ ጸግኔ ባኮና የጉዞ መረጃ ልስጦ ጤና ይስጥልኝ ልብኛቸው መስመር ላይ ነዎት?
አቤት ሰላም ነዎት?
እግዚአብሔር ይመስገን። ምን አይነት የጉዞ መረጃ ልስጦ?
ደህና ነኝ እግዚአብሔር የተመሰገነ ይሁን። ግን እየተቆራረጠ ነው
በደንብ አይሰማም ድምፄ አዎ፣ አይሰማም እና ፓስፖርት በኦንላይን ላይ አረብ ሀገር ብሎ ማስታወቂያ አልፏል አሉኝ። ነው የሰጠኝ ይሄን ስልክ ቁጥርና መሄድ እፈልጋለሁ እኔ አረብ ሀገር መሄድ ፈልገው